ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልን።
ሰላም። ጉዳዩን ድርጅት ነው የደወሉት?
አዎ እንትን ይኸው ከዚህ ቀደም እንትን ፋይል ምናምን ነገር ላክ ብለኝ ልኬልህ ነበር እና እንዴት ነው ግን ይደወልልሃል ብለኝ ነበር አልደ- አልተደወለልኝም።
ተመዝግቦ ነበር?
አዎ አዎ በአካል መጥተው?
በአካል አልመጣሁም። በዚሁ በ normal በስልክ ጥሪ ላይ ምናምን ፋይል ላክ ምናምን ብለኝ እንደዛ እንደዛ ስሜን ምናምን ጠይቀኝ ስሜን እናነግሬ ነበር።
በቃ እየጠራን ነው ባለሙያዎችን ጠራውትና አንድ ቀን እዚህ ጠርተን orientation ሰተኑት ሙሉ ሲስ- መረጃዎትን የምንወስድ ይሆናል። ትንሽ በትዕግስት ጠብቁን፣ ትንሽ ጊዜ።
እሺ እሺ፣ መልካም ቀን።